hello አንድ አምስት ቀን ቆየ withdraw አድርጌ የሁለት ሺህ ብር screenshot ም በቴሌግራም ልኬያለሁ። ምንም አልመለሱ- አልመለሳችሁም።
ወደ ቴሌ ብር ነው ያረከው?
አዎ
አሁን የደወልክበት ነው የቤት ቤት ቁጥር?
አይ ይህ አይደለም።
እሺ ንገረኝ። ዜሮ ዘጠኝ ስልሳ ስድስት ዜሮ ዘጠኝ ስልሳ ስድስት ሰላሳ አራት ሰላሳ አራት
ዜሮ አንድ ዜሮ ዘጠኝ
አሁን አይደለም፣ እሱ ዝም ብሎ በአየር ላይ ነው ሁለቱንም ማውጣት የፈለገው።
ስንት ብር ነው?
ሁለት ሺህ ብር በአስራ አምስት ነው ያደረኩት ከትላንት ወዲያ ማለት ነው።
እሺ እሺ አዎ፣ አሁን ይኸውልህ ልጁ እንዲሁ ምንም አሻራ ሳይሰጥ ነው እንዲወጣለት የፈለገው።
hello፣
hello ወደ ቤት ቤት account ተመልሷል። እሺ
አሁን አዎ፣ አሁን account ላይ ሁለት ሺህ ብር አለ። check አድርግ።